ሄሎ ሄሎ፣
ይሰማል ይሰማል ነው
አዎ እኔም እሰማለሁ።
እሺ ምን ነበር እኔ እዚህ ባንክ ቤ- ባንክ ባስክ ባስክ ቤት እሺ እ፣ ብር ላክ እ- ላክ ነበረ
ዲፖዚት ለማድረግ ከሰዓት አ፣ ከሰዓት ላይ ብር ላክ ነበር።
ከቢስክሌት ወደ አይደርስም።
ቴሌብር አዎ አይደርስም። አይ፣ እኔ ከ- ከኛ ጋር ወራና አዎ ከቴሌ ብር አይደርስም። ደግሞ ካንሰል የሚባል እ፣ አለ አይደለም ቦታው ካንሰል ደግሞ አይ- አያደርግም።
እምቢ አለ
እምቢ አለ።
እሺ የቤተሰብ ቁጥሩን ውስጥ
እኔ ምን ላከው
አዎ የቤተሰብ ቁጥሩን ይንገሩን
እኛ ቁጥር አዎ ቤት ቤት የሚጠቀሙበት አዎ በሰላሳ ሶስት ቤት ከነዚህ ነው ማለት እሺ ሄሎ
የምንጫወተው ቁጥር ነው የምሰጠው ወይ ይሄ የኔ አዎ ስልክ አዎ ስልኩን የሚጫወተው?
ቤት ቤት የሚጫወቱበት አዎ ከትዕር ዜሮ ዘጠኝ እሺ
ስልሳ አንድ እሺ
ሰላሳ ስምንት እሺ ዜሮ ሶስት እሺ ስልሳ ሁለት እሺ እሺ
ها قرطه ونورة ثمر